નહીં
ሳሩ ነው አስራ አምስት ሰማንያ ዘጠኝ የሆነ አሳውቄ ነበር። Hello አይሰማም? ዘጠኝ ሰማሁህ።
ይህ ቆረጥ ስለሆነ customer ምንድን ነበረ ሰው
customer እንትን አልቀበልም ብሎኛል ምናምን ብዬ አሳውቄ ነበር።
ለማን ነበር ያሳወቅከው?
ለማን ነበር
ለማን ነበር ሰማሁህ።
ያሳወቅከው?
ስሟን እኔ እንጃ አልነገረችኝም። አሁን ከአስር ደቂቃ በኋላ ደውል ብላኝ ነበር።
ቆይ እሺ አንድ okay ለመሰረተ ሰው ቃት ነበር አልመለሱላትም። እሺ አስተላልፋለች።
እሺ እሺ በቃ ደውይልኝ። ልጠብቅ ወይስ
አዎ ጠብቃት እና ወይ ትደውላለች ወይ እኔም እደውልልሃለሁ።
እሺ እሺ ነው እሺ አላሽት እሺ